ይሄ ነው እ ቤተሰብ የነኛ ቤት እ ቤሪ ወይ ሀያ አንድ ሰላሳ አምስት ሀያ አንድ ሰላሳ አምስት ምን ሆነብህ ጸጋ?
አሳይን ኢዮብ ነው የሚለው እና የኔ ወርደር ነው ወደ እኔ ያስገባ
እሺ አስገባልሃል።
እናቴ ቸርነት ኢዮብ ነው የሚለው
እሺ ምን የያዘው ነው?
ኖ ኖ እ እዘዝ እ እያዘዘ የኔን ስም መጻፍ ሲገባው ረስቶ የራሱን ነው የጻፈው እና በተጻፈበት ነው የወጣው እና ወርደሩ እሱ ጋር ነው ወደ እኔ ያስገቢ የኔ ወርደር ነው የ- ቸርነት ላይ ነው ያለው አሁን ይሄ ወርደር አ ቸርነት ኢዮብ ላይ ነው ያለው እና ወደ ጸጋ ብሎ አድርገው።
አ ወደ ጸጋ ባስገባ እርግጠኛ ነህ?
እኔ እንዴት ነ- እቀልዳለሁ ከዛ በኋላ ፒኑን ደግሞ እንዴት ቀል አሳይን ተብሎ ወደ ቸርነት ይጻፋል?
ያልኩሽ አፕ አፑ ማዘዣው አፑ አለ አይደለ እ ከዚህ በፊት እሱ እያዘዘበት ስለነበር የራሱ ስም እንዳለ እዛው እ ምንድነው ይሄ comment መጻፊያው ላይ እንዳለ አዘዘ። የኔን ስም መጻፍ ሲገባው ረሳና confirm አደረገ።
እሺ የፊላኑን ነው?
አዎ የፊላንን ማለት ነው።
እሺ ከዛ በኋላ ስል- ደግሞ እንትኑን ስልሳ ብር አደረገ
ለምን እ ለምን
customer ኡ ብር የለውም ዘጠና ብር የሚሰጥ ሲባል።
እሺ አደርግልሃለሁ
ደከመሽ ምን ነው እ አላመንኩበትማ ከቸርነት ላይ አውጥቼ እንዴት ላንተ አስገባለሁ?
ምን እኔ ቃል በቃል ያልኩሽን ያው ትነግሪያለሽ። ያው ያ- ካልሆነ ስህተት ካጭበረበርኩ ያው እኔ እቀጣለሁ።
እሺ አስገባልሃለሁ
እሺ።